አይ እኔ በደንብ አሁን ቤት Hello
ጤና አቤት።
ይስጥልኝ። ከ Best Fit ነው የምደውልልህ።
እሺ ተመልሶልሃል ሁለት ሺህ ብር
እሺ thank you ናት እደውልልሃለሁ ብዬ ስለነበረ ነው። በቃ አመሰግናለሁ በቴሌ- በጣም ማነው ስምሽ ናት መቅደስ መቅደስ በጣም ቤት ቤት የተመቸን እንትን ነው ጎንደር ነው ያለሁት እኔ እሺ፣ በጣም አስተማማኝ ናቸው እሺ፣ እኛም እናመሰግናለን። በቃ ደውል፣ እንደዚህ ችግር ሲኖር ችግር የለውም።
እሺ መቅደዬ እሺ እሺ፣ እሺ እናመሰግናለን።
እሺ